ወዳሰላም ካፒታል hello፣ ሰላም እንዴት ነሽ?
ሰላም ጤና ይስጥልን።
እ፣ እንትን ምንድን ነው steam ና massage ማድረግ ፈልጌ ነበር ለ couple።
steam እና ማሳጅ።
አዎ እሺ፣ steam any time መምጣት ይቻላል። ማሳጁ ግን ስንት ሰዓት ላድርግሎት?
አ፣ አንድ ላይ መሆን ይችላል።
መጀመሪያ steam ነው የሚጠቀሙት ወይስ ማሳጅ?
የትኛው ነው መሆን ያለበት? ከዚህ ቀጥሎ አይደል ማሳጅ?
እንደ ተመ እንደ- ሰው እንደ ሰው ፍላጎት ነው። ችግር የለውም። በፊትም በኋላም ቢሆን ችግር የለውም።
እኮ ግን ያው ወይ አንዴ ማሳጁ ይቅደም፣ ማሳጁ ይቅደም።
ስንት ሰዓት ነው available የሚሆነው ማሳጅ?
ለአንድ ሰው ነው።
ለው- ለ couple
okay couple ነው። እሺ steam እና ሰው ነው። couple አይደለም፣ ለየብቻ ነው የምትገቡት። ግን ማሳጁን ትችላላችሁ። couple
steam ና massage አንድ ላይ ከ- okay። steam ከሆነ ለብቻ ነው።
እንትን steam እና sauna jacuzzi የወንድ ለብቻ የሴት ለብቻ ነው። ማሳጅ ሲሆን ግን couple መሰራት ትችላላችሁ።
ስለዚህ እንዴት ነው እ፣ የሰዓቱ check እንዴት ነው ማለት ይቻላል?
check ለእሑድ ነው።
ላርግን ለእሑድ ነው። ችግር የለም። ከሁለት ሰዓት በኋላ ይፈ- የመረጣችሁትን ሰዓት መ- እንትን ማለት ትችላላችሁ።
እሑድ አዎ any time መምጣት ይቻላል ማለት ነው።
አዎ ት- እኮ ንገሩኝና እኔ book ላርግላችሁ okay massage ኡን ማለት ነው።
ሰዓቱን ልንገርሽ።
አዎ
እሺ ቆይ አንድ ሰዓት እና እደውልልሻለሁ።
እሺ እሺ